ጤና ይስጥልኝ አሪፍ ሰላም ነኝ። እባክዎ ምንድን ነው የምትለው?
አዎ አሁን የደወልኩልሽ ነበርኩ በአሪፍ ላይ ሳንቲም አስገብቼ ነበር አልደረሰኝም ያልኩሽ። አዎ screenshot አድርጌ ልክልሻለሁ።
እሺ ማን ልበል ስሞትህ?
እ እ ስሞትህ ማን ልበል?
እ መለሱ ዘርጋ
እሺ ደንበኛችን የእርሶን አይተነዋል። እያየ- ስንጨርስ እናሳውቆታለን።
እ እ
screenshot ኡን አይተነዋል ደንበኛችን እንደላኩ።
አዎ፣ ግን-
በእኛ አል- በኩል ስታክል ስንጨርስ እም፣ ደውለን እናሳውቆታለን።
እሺ ፈጣን ነው የምታደርጉት።
ደንበኛችን መልካም ቀን እናመሰግናለን።